ሄሎ
ሄሎ አብነት አቤት ከችፕችፕ ነበር የምንደውለው።
እ እ ከችፕችፕ ነበር የምንደውለው።
እሺ ማ እ ዱቄት ወራው ነበር እና ጠዋት የሆነው እንድትወርቶ ነበረ መልስ ላይ ተብሎ ማለት ቤተልሔም አዎ።
ሩቅ አዎ አዎ እና እሱን ቼክ ለማድረግ ቤተልሔም ላይ ስደውል እየተነሳልኝ አይደለም። መልሳችኋል?
አልመለስንም እየጠበቅናችሁ ነው እስክትመጡ
okay። driver ኡ ገና አልደረሰም።
አዎ አልደረሰም እሺ፣ አልደወለልንም ከመለሱ አይተሙን ከመለሱ በኋላ ደውለው ያሳውቁን። ይቅርታ።
እሺ እሺ እሺ እሺ